ನೀವು ಗಲಗಲೆ ಚೌಚಿ ಮೇಲೆ ಎಲ್ಲೋ ಎಲ್ಲೋ
አቤ ነክስ
በቀደም ደውዬላችሁ መልሰን እንደውላለን ብላችሁ ነበር፣ አልደወላችሁልኝም።
ምን ነበረ? ፊዚዮቴራፒ ነበር።
አይ ስፒች ቴራፒ ነበር የፈለግነው።
ሰናይ
አዎ አ- እየደወልኩልሽ ነበረ ቅዳሜና አልመለስሽልኝም። ሌላ ቁጥር እኔ ነው እንደውም የምትፈልጊው መልሼም ደወልኩ እኮ።
ቅዳሜ
አዎ
እሺ እ፣ እንትን ቀጠሮ ላስይዝልሽ ደውዬ እየሞከርኩልሽ ነበር ስልክ ስላላነሱልኝ ነው።
እህ፣ ቆይ አንድ ጊዜ አንዴ ቆይ ደግሞ እሺ አንዴ መስመር እሺ